ጤና ይስጥልኝ ድሮጋ ባኮ ትምህርት
ሰላም ሰላም ነው።
ሰላም እንዴት ነሽ?
እና እንትን ፈልጌ ነበር፣ implant ፈልጌ ነበር ለ bone fusion።
ለምን?
bone fusion pedicle እና rod የሚባሉ ነገሮች።
ምን ነው ጮክ በይልኝ እየሰማሁሽ አይደለም፣ ይቅርታ።
pedicle እና እ rod የሚባሉ ነበሩ። ሐኪም ነበር prescription ኡን የጻፈልኝ እና እሺ እሱን ለማወቅ ነበረ ካለ።
እሺ፣ check ላድርግልሽ አንዴ።
እሺ
pedicle screw ነው ብሎ ነው አንዴ አዎ፣ የፈለግሽው?
አዎ አዎ። የት ነው የማገኘው?
እስቲ ቆይ።
ብሎኑን እና rod ደግሞ አለ።
አዎ እሺ፣ ቆይ አንዴ።
እሺ screw ው የለም እዚህ።
እሺ rod ኡን እስኪ check ላድርግልሽ። አይ፣ የለም ሁለቱ